ጤና ይስጥልኝ ሄሎ ሄሎ
ሄሎ ሄሎ ይሰማለሁ።
አቤት
አንድ ቪዲዮአችሁ ላይ የአዲስ ለተጀመረ ፕሮጀክት ይሄ ህጻናትን ለማስ ሄሎ ሄሎ አይሰማም?
ምን አሉኝ?
ሄሎ አይሰማም?
ይሰማኛል።
አንድ በቅርብ የተለቀቀ ቪዲዮ ቪዲዮአችሁ ላይ አይቼ ነው እና አንድ ፕሮጀክት ጀምራችኋል መሰለኝ።
ይቅርታ ድምጾት ይቆራረጣል።
እሺ አሁንስ አይሰማም?